ሰላም ሄሎ ሰላም፣ እንዴት ዋሉ?
እግዚአብሔር ይመስገን ሰላም ነው አለን እግዚአብሔር ይመስገን።
አለሁ። ውዴ አንድ ነገር ለማለት ነበር እሺ ይባላል።
እ ለእሸቱ መልዕክት ታደርስልኝ። እ የሶስተኛ ዓመት የዋቸሞ ዩኒቨርሲቲ medicine ተማሪ ነኝ በይ እሺ
እና አበናች material ማንበቢያ በጣም ተቸግሬያለሁ እና እስቲ ከቻላችሁ ካላስቸገርኳችሁ በእግዚአብሔር ስም ስልክ ማለት ሌላ ነገር አይደለም ፒሲም የለኝም እና በጣም በዚች ስልክ ነበር የማነበው እሷም ዲስፈንክሽን አለች ቆይ አንዴ ስም አለበት
ስሜ ደማመካ ማናፊ ደማመካ ደማመካ አዎ ደ ደማመካ ቴክስት ላከች አዎ ደማመካ አይ ደማመካ የአባት ስም አሳሱ አድማሱ
አሳሱ
ስልክ ልውሰድ ዜሮ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ አስራ አንድ አስራ አንድ ዜሮ አምስት ዜሮ አምስት አስራ አንድ እሺ እንግዲህ የት አድራሻ ፊት ነው ዋቻሞ ዩኒቨርሲቲ ሆሳዕና
ሳና ዩኒቨርሲቲ ዋቻማ የሚባለው አዎ ዋቻሞ ዩኒቨርሲቲ ነው ከተማው ደግሞ ሆሳዕና ነው
ስንተኛ ዓመት ተማሪ ነሽ እማዬ?
ሶስተኛ አመት PC two በ medicine PC two ይባላል normally ደግሞ ሶስተኛ አመት ነው
ምን ተማሪ ነሽ?
ሜዲሲን ሜዲሲን እሺ ለሚመለከተው አካል ያስተላልፍልሻል የኔ ውድ እሺ ናት እሺ እሺ መልካም ቀን አመሰግናለሁ